የለውጥ የሚያስደምችበት
hello hello
ሰላም አሰማ
አለን order አድርጌ ነበረ፣ ግን እቃ አልደረሰኝም። ስልክ ሰጣችሁኝ ነበረ። ሰለሞን የሚባለው ደግሞ ሰለሞን ጋራዊን ሰለሞን የሚባለው አያነሳም። እኛ የሰጣችሁኝ ስልክ እኔ ነገ
እሺ፣ ስልክ ይነግሩኛል። እስኪ የ order ያደርጉበት ዘጠኝ አስራ አንድ አስራ አንድ አርባ ስድስት አርባ ስድስት አስራ ሁለት ሀምሳ ስምንት አስራ ሁለት ሀምሳ ስምንት ሀና በሚል ነው።
አዎ እሺ፣
ሶስት ቀኑ ነው።
የትናንትን order ነው። ጥቅል ጎመንና ቲማቲም ነው አይደል?
እሱ እሱ መጥቷል። ኧረ ከትላንት ወዲያ ያዘዝኩት የሽንኩርት order አልመጣም። አንደኛ ደረጃ ሽንኩርት okay። አዎ አዎ። ሰላሳ አምስት ኪሎ
አዎ okay። እሺ፣ አዎ።
አልመጣም። ሶስት ቀን ሙሉ እንግዲህ አስብ ስራ ነው።
okay። እሺ፣ check ላድርግና complain ውስጥ አስገብቼልዎት ካልሆነ ነገ እንዲወጣልዎት አደርጋለሁ። ዛሬ ኧረ እንደምንም ብለህ ዛሬ አድርገው በእናትህ። ምንም የለኝም።
እሺ፣ ልሞክርልዎት እስኪ ምናልባት ወጥቶ ከሆነ
እሺ እሺ፣ ወጥቷል ብላኝ ነበር ቀደም። እሺ አዎ send እንደተደረገ ነው የሚያሳየው፣ ግን picked up አለ ነው ከ warehouse አዎ፣ እሺ በእናትህ አደራ።
እሺ